ሄሎ ጤና ይስጥልኝ ቤት
ወንድሜ ትኬት ውጤት ማየት ፈልጌ ነበር።
cashier code ንገረኝ።
እሺ አስራ ሁለት
አስራ ሁለት አስራ አንድ አስራ አንድ ዜሮ ሰባት ሀያ ዘጠኝ
እሺ lost ነው። እሺ update ነው።
እሺ አስራ ሁለት ሀያ ሁለት አስራ ሁለት ሀያ ሁለት አርባ አራት ሰባ አራት
ይህም lost ነው።
እሺ፣ አንድ ልጨምር ጨምር ጨምር።
አስራ ሁለት ሀያ ሁለት
እሺ አስራ ሁለት ሀያ ሁለት ዜሮ አራት ሀምሳ ዘጠኝ
እሺ ይህም lost ነው።
እሺ አስራ ሁለት ሀያ ሁለት እሺ አስራ ሁለት ዜሮ ሀያ ሁለት ዘጠኝ ስልሳ አምስት ዜሮ ዘጠኝ ስልሳ አምስት አ
ይህም lost ነው።
እሺ፣ አመሰግናለሁ ችግር የለውም።
እሺ።